ሄሎ ሄሎ
ሮንጎ ምክር ነው።
ሄሎ
ይሰማል ደንበኛ አዎ ይሰማል።
ሮንጎ ሪኬር ነው።
እ፣ ይሄ የግል ስልኬ ነው ግን ማልበት ከአሪፍ ነበረ መደውልልዎት።
እሺ እሺ እና
እሺ ረዲ ትባላለህ። እርስዎ ስም አልበል።
እ፣ ባንቺ እሺ በዚህ አ፣ ሶስት ሳምንት ውስጥ ምንም አይነት transaction እያየን አይደለም እና ምናልባት በ POS ላይ ያጋጠሙ ችግር ካለ ብለን ነው።
እ፣ አዎ ማለት እ፣ ያው customer ኡም ትንሽ complain እያደረገ ስለሆነ
እሺ ብዙም እ፣ ልጆቹም እየተጠቀሙበት አይነት አይደለም።
complain
ትንሽ እንትኑ በዛ አይነት ነገር transaction የሚቆረጠው እ?
ቆረጠው አዎ ነግረናችሁ ነበረ last time ም
እሺ በእሱ ምክንያት ነው መጠቀም ያቆሙት።
አዎ እንደዛ ነው እሺ እንጂ ሌላ ከአንድም ችግር ሁለት ከአንድ- ከአንድም እ፣ ሶስት customer ምናምን እ፣ ትንሽ እንትን ስላሉ አዎ አንድም ተቆጡ የሆነ ጊዜ ላይ ተቆጣ ሰውየው እንደዚህ ምንድን ነው normal በ normal POS እንትን በሉልኝ ምናምን ምናምን አለ አዎ አሃ እሺ እና በዛ ምክንያት ነው እሺ እናመሰግናለን። ሌላ ምንም አይነት ችግር የለውም።
አይ ሌላ
እሺ እናመሰግናለን ስለሰጡን መረጃ። መልካም ቀን ይሁንልዎት።